hello hello ይሰማታል ደንበኛችን?
አሁን ይሰማኛል።
እሺ ምን ነበር ያወራው?
ፍሪጅ ብልሽት ለ- ለማመልከት ነበረ።
እሺ ደንበኛችን የ- የ BGI መለያ ቁጥሮትን ወይም TIN number ኦትን ይንገሩኝ።
እሺ TIN number ልንገርሽ፣ ሁለት ዜሮ ሁለት ዜሮ አንድ መቶ
አንድ መቶ ሰማንያ አራት
ሰማንያ አራት ዘጠኝ አርባ ሶስት ዘጠኝ አርባ ሶስት እሺ መስመር ላይ ጠብቁኝ፣ እያየሁት ነው።
እሺ
ወረዳ ዘሪ- ዜሮ ዘጠኝ ነው ደንበኛችን?
እ እ ወረዳ ዜሮ ዘጠኝ ነው
አ፣ ወረዳ ዜሮ ዘጠኝ ወረዳ ዘጠኝ ዜሮ ዘጠኝ ነው እንዴ? ዜሮ ሰባት ነው ወረዳ ዜሮ ሰባት የቤቶች ስም ማን ይባላል?
እ፣ ይሄ ዜሮ ሰባት መዝናኛ ክበብ ነው። እዚህ አቤት ሆስፒታል አካባቢ ያለ ማለት ነው።
አቤት ሆስፒታል። እሺ አንዴ አ- ጠብቁኝ፣ አቤት እያየሁት ነው።
አቤት ሆስፒታል እሺ።
የባለቤቱ ስም ማን ይባላል?
እ እ የባለቤቱ ስም ማን ይባላል? በማን የተመዘገበ?
የቀበሌ መዝናኛ ክበብ ነው። አበበች ጎበና አካባቢ
አሁን በሰጡኝ TIN number የመጣልኝ እ፣ ትዕግስቴ እንየው የሚባል አዎ ሰው ትዕግስት አዎ ትዕግስት ትክክል ነው?
ትዕግስት እንየው አዎ እሺ ሙሉ ስሙትን ይንገሩኝ።
እ የ- የስራ
አይ የእርስዎ ሙሉ ስም ለመመዝገብ ነው።
ዳ- ዳዊት አያሌው ዳዊት አያሌው እሺ ዳዊት አለ። አሁን በደወሉበት ስልክ ቁጥር ለመዝግብልዎት።
አዎ ይቻላል የት አካባቢ ነው የሚገኙት?
እ እዛው እዚህ አቤት ሆስፒታል ታውቂዋለሽ ከዮሐንስ ቤተክርስቲያን ወደ ታች ቁልቁለቱን ወርደሽ መንታ መንገዱ እዛ ማለት ነው
እሺ አብዮት ሆስፒታል።
አቤት አዎ አብዮት ሳይሆን አቤት አቤት
አቤት የት አካባቢ ነው ያለው?
እ እዚህ እንትን ጋ ነው ዮሐንስ ቤተክርስቲያንን ታውቂዋለሽ እ፣ አዲሱ ገቢ አካባቢ ያለው አዎ ወታች ወደ ታች ወርደሽ ማለት ነው ዮሐንስ ቤተክርስቲያን ማለት ወደ ጎጃም በረንዳ መውጫ ማለት ነው አጋማሽ ላይ እሺ
አዎ እ፣ ፍሪጁ ምንድን ነው የሆነው?
እ ማለት እንትን ይበራል እ ሞተሩ ድምፁ ይዞ- ይሞ- ይዞራል ግን አም እንትን አይልም አያቀዘቅዝም በጣም እንዲያውም ይሞቃል እሺ ደንበኛችን እ፣ ጥ- ቅሬታዎትን ወደ ጥገና ክፍል አስተላልፌልዎታለሁ። የጥገና ክፍል በተቻለው ፍጥነት መጥተው ይሰሩልዎታል።
እሺ ሌላ መረዳዎት ነገር አለ?
በቃ ይሄንን ብቻ አስጠኝልን እሺ ደንበኛችን ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ማለት መልካም እሺ እሺ እናት